አቤት ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ተስፋዬ ኃይለማርያም አዎ፣ ኪ ነው።
ከ We Plus Solution ድርጅት ነው።
ምን plus?
We Plus Solution እሺ፣ የትራንስፖርት አገልግሎት ነው የምንሰጠው እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ፣ እሺ እ ድርጅታችን ከእያንዳንዱ trip ላይ አስር percent commission ነው የሚቆርጠው እና ከዛ ላይ አ- አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንን ያደረግንበት እ ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም እና የወደፊት ጡረታ ሕክምና የላቸውም።
አዎ፣ አዎ እናም ይህንን ታሳቢ አድርገን እ የእኛ ድርጅት ክፍተት እንትን አድርገን አሽከርካሪዎች በጋራ የሚቆጥቡበት እ ይዘን መጥተናል።
We Plus ነው የሚለው።
We Plus Solution
okay፣ እኔ አላውቀውም። አዲስ አ፣ እንትን application ነው።
አዎ አዲስ ነው። We Plus Solution Provider የሚል application አለን።
አዎ፣ እሱን አውርደው መመዝገብ ይችላሉ።
እና ምንድን ነው criteria ው ለመመዝገብ?
እ መንጃ ፍቃድ፣ ንግድ ፍቃድ፣ ኢንሹራንስ እነዚህ document ኦች ካሉት መመዝገብ ይችላሉ።
እሺ፣ እሺ፣ እሺ እ በቴሌግራምም ይችላሉ እና እዛ ላይም ጥያቄ፣ ሀሳብ፣ አስተያየት ካሉት መጠየቅ ይችላሉ።
በምን በምን በምን አልሽኝ?
እልክሎታለሁ፣ ስልክ ቁጥር እልክሎታለሁ።
እሺ፣ እዛ ላይ በቴሌግራም የኔን ስልክ እንዴት አገኘሽው? እኔ አ- Ride እንትኖቹን አላውቃቸውም። አሁን sales ኦችም ምንም አያውቅ ቁጥሬን እንዴት አወቅሽው ብዬ ነው።
እ market agent ኦቻችን ወጥተው ነበር እና ያን መዝግቦት ነበረ።
okay፣ በዛ አማካኝነት ነው ያገኘው ስልክ ቁጥሩ።
እሺ፣ እሺ፣ አመሰግናለሁ። እሺ አመሰግናለሁ።
መልካም ቀን ይሁን።
አሜን። አሜን።
እሺ